አልሰማህም ምናልባት ባገኘ ብዬ በማግስቱ ስገሰግስ መጣው ነቅቶልኝ ለልጁ ተሬታ አገኘዋለሁ ነገሩኝ ናፍቄያለሁ ልቤን ለሱ ሰጥቼው እንዴት ልሆን አጥቼው የኔው ቆንጆ ባይናማ ናለኝ በፍቅር እንስማማ የኔው ቆንጆ ባይናማ ናለኝ በፍቅር እንስማማ ላገኝ ብዬ ነው የምመላለሰው አልናፍቅህም ወይ እባክህ አንተ ሰው መልእክት ትቻለሁ እንዴት ቆየኝ ፍቅሬ እመጣለሁ ነገ በለመደው እግሬ እሬ ታገኘዋለሁ ነገሩኝ ናፍቄያለሁ ልቤን ለሱ ሰጥቼው